ሰላም ጤና ይስጥልን።
ሰላም ነው አለን። ሰላም ነው።
አለን። account ለመዝጋት ነበር እንዴ ነው የሚዘጋው?
እ እና መዝጋት አንችልም ወንድሜ።
እ
እሺ
okay እሺ። እንዴ ነው የሚደረገው ታዲያ?
እ አለመጫወት ነው እንጂ እ መዝጋት አይቻልም።
ጨረሰን እኮ እናት።
ያው ማጥፋት አይቻልም።
የሚገርም ነው። አለቅም በእናት
አይዞን አንድ ቀን ታሸንፋላችሁ።
ኧረ በስመ አብ ጭራሽ እም?
የማይሆነውን
ኧረ
እም፣ ኮል- ኮላላ ስልክ እንሂድ ካልሆነ የሚዘጋ ከሆነ ዝጊልኝ።
መዝጋት አይቻልም። ለዛ ነው እሺ
ኦኬ እሺ።
እሺ